Hello? Hello? Hello? Hello?
Hello.
Hello?
ይሰማል?
ይሰማል? ይሰማል?
አንዴክስ ገብቶልኝ ነበረ ግን
ምን- ምን አልከኝ?
አንዴክስ ገብቶልኝ ነበር ምንም አልተመለሰልኝም።
ምን ምን? ይቅርታ ድምፅህ ትንሽ ራቅ አለብኛል።
አንዴክስ ገብቶልኝ ነበር ምንም አልተመለሰልኝም።
ትኬት ችግር ነው?
አዎ።
እሺ አንዴ ጠብቀኝ።
እሺ። hello
ምን ልርዳ?
እ ምን ልርዳ?
እማ እንትን ቴሌግራም ላይ ልኬ ነበረ አንዴክስ ገብቶብኝ እሺ ካሽዋል ለምን?
ኮዷን ትነግረኛለህ?
እ ካሽዋል ኮዷን ትነግረኛለህ?
እሺ
እሺ ንገረኝ። ወይም ደግሞ ቴሌግራም ላይ ማን ነው ስምህ?
ዜሮ ቱ ሄሎ ሌላ ዜሮ ቱ
ዜሮ ለ
ዲኢ
እሱኛውን ሳን ካሽዋል ኮዷ የለችም።
ያቺኛዋ የለችም።
እሺ በእንትን ስጠኝ። በ- የቴሌግራም ስምህን ንገረኝ።
እ የቴሌግራም ስምህን ንገረኝ።
ሀብታሙ
ሀብታሙ ማን ነው?
አ? hello ሌላ ወይ እሺ አንድ ያገኘሁት ትንሽ አንዴ አ?
አግኝቼዋለሁ። አንዴ ጠብቀኝ።
እና እዛ ቴሌግራም ልጠብሽ?
አዎ ቴሌግራም ላይ ነው።
እሺ እሺ